ጤና ይስጥልኝ ስለኛ
ሰባ ስምንት ዜሮ ስምንት ፒን አድርጊ ብዬ ነበር፣ እስካሁን አልተደረገልኝም።
ማን ነው ስምህ?
ፍቅር ነኝ።
ፒን ብሎሽ ነበረ? እም እም ፍቅር ወይ አስር ነጥብ ሁለት ኪሎ ሜትር ነው መቶ ዘጠና ብር ነው ያሰበልል አስር ነጥብ እንዴ የት ነው የሚለው? አስራ አራት ኪሎ ሜትር ያሳያል። እኔ ጋር እም ከሴላዊ አይተሽዋል። ከሴላዊ ሀና ማርያም አስራ አራት ኪሎ ሜትር አስራ አራት ኪሎ ሜትር አስራ አራት ኪሎ ሜትር እኮ ግን ከዴሊቨሪ ፊም እኮ የለም እኮ ላይክ እኮ አስራ አራት ኪሎ ሜትር የሚባል
እና የተሳተ ነው የሚያሳየው።
ለክቸው ነበር አለችኝ። እሷ መሰረት ለመሰረት ነበር እኮ እኮ እ ቤት ሄሎ ወይ ወይ
ስለዚህ ለ- በአስር ነጥብ ሁለት ኪሎ ሜትር ነው የመጣው። ልክ ነው። እሺ